ልክ ነው የምረዳው።
ወደ ንግድ ባንክ ለማስገባት ነበር approve እንድታደርግልኝ ነበር።
እሺ ይቻላል። በዚህ ስልክ ነው?
አርባ አንድ ቤት ነው የምጠቀምበት። አርባ አንድ እሺ አንድ ደቂቃ ዜሮ ዘጠኝ ዜሮ ዘጠኝ አንዴ አንድ ደቂቃ ይቅርታ።
እሺ
እሺ አርባ አንድ ዜሮ ዘጠኝ አርባ አንድ አስራ ሰባት አስራ ሰባት ሀያ ስድስት ሰላሳ ሶስት
ስንት ብር ነው?
አምስት መቶ ብር ቅድም አምስት መቶ ብር አልገባኝም። አሁንም አምስት መቶ ብር ብዬ ነበር።
withdraw ያረከው አዎ ቅድም ውድድር አግኝቼ ነበር። እሱም አልገባኝም። approve እንድታደርግልኝ የሚሆን
እሺ እሺ ሄሎ ሄሎ እሺ process ላይ ነው እሺ ያለው ሁለቱም እና ይገባልሃል ቻፓ አሳውቅልሃለሁ
እሺ ደውላችሁ ነው የምታሳውቁት?
ምን አልከኝ ደውላችሁ ነው የምታሳውቁት?
በሌላ ስልክ ነው
አይ እም- እዚያ በቻፓ ባርማን ስለሆነ withdraw ያደረግከው ለእነሱ ነግርልሃለሁ ያስገቡልሃል እሺ process ላይ ስለሆነ ነው እሺ እማዬ ቆየ ያኛውም ቆየ ይሄም እንዳይቆይ ችግር የለውም አይቆይም ይገባልሃል እሺ እሺ ደውል ነው አመሰግናለሁ መልካም እሺ
እሺ